ሰላም ነው።
ሰላም።
ዊዝዶዝ አድርጌ ያልደረሰኝ ነበር።
በሳንቲም ነው ያደረግከው?
አ እሺ እነሱ ች- ችግር ላይ ስለሆነ ነው። እሺ withdraw እ?
ይገባልሃል፣ ያስተካከሉት ነው።
ለምን አሁን እኮ ነው ያደረኩት። የትን ማታ አይደለም።
የማታ አይደለም።
አዎ ያውን ነው ያውን።
የቤስቴ ስልክ ይሄ ነው።
አዎ ይሄ ነው።
ስንት ብር ነው?
እ፣ ስንት እዩ እስኪ ስንት ብር ነው?
ምን ይታያል አልከኝ?
ይታያል አንቺ ጋር
ስንት ብር withdraw እንዳደረግ አታውቀውም?
እ፣ አስራ ስድስት ሺህ ብር መሰለኝ። አስራ ስድስት ሺህ አዎ አስራ ስድስት ሺህ ብር።
እሺ
አምጣው አምጣው ሻምቦ ሻምቦ ሻምቦ ነኝ አምጣው የለም ሻምቦ ነኝ አምጣው
ቴሌብር account ሀያ ሰባት ሀያ
ዘጠና ሰባት ሰማንያ
confirm አድርጌ ልሃለሁ። check አድርገው። እሺ ቴሌብር account እሺ አይ አይ የለም አልደረሰኝም እስካሁን ግን መጣሁ አሁን ነው confirm ያደረግኩልህ።
አሁን መጣሁ የለም
መልካም